Hello? ሰላም
ስምንት ሰዓት አስር ሰዓት ላይ የጎንደር flight ይኖራል። check ለማድረግ ነበረ አስር ሰዓት ላይ አበባ ጎንደር።
እሺ ለዛሬ ነው አይደል?
አዎ እናት እሺ ሊሎት አንዴ ትንሽ ጠብቁኝ።
ችግር የለም።
እሺ
ዘኖረ
Hello ወይ እ አስር ሰዓት ሳይሆን ስምንት ሰዓት ከአርባው ላይ ነው ቦታ ያለው።
አይ ግን flight ቱ አለ አስር ሰዓት ላይ ምናምን flight ቱ አለ ለማወቅ ነበረ።
flight ቱ መኖሩን እሺ አንድ ጊዜ ሊሎት እሺ እናቴ እሺ። ከዛ ይመስላል እንዴ?
Hello ወይ ይቅርታ በጣም መስመር ላይ ስላ- ስላስጠበቅኩት ለዛሬ አለ። እሺ ዘጠኝ ሰዓት ተኩል ነው ግን flight ቱ የሚነሳው።
የመጨረሻው እሱ ነው ያለ።
እ የመጨረሻው አስራ ሁለት ሰዓት አዎ አዎ ዘጠኝ ሰዓት ተኩል።
እሺ እናቴ እሺ አመሰግናለሁ።
ሌላ መረዳዎት አለ?
የለም thank you እናቴ።
እሺ መልካም ቀን።